ሄሎ ሄሎ
እ ሰላም ነው
ሄሎ፣ ሰላም ነው?
እ ለቤት ቤት ትኬት ቆርጬ ነበር ኦንላይን
እሺ፣ እ?
እየሰማሁ ነው ወንድሜ።
ጨዋታ ሲያልፍ right ለምንድን ነው የማያስቀምጠው?
እስኪ cashier ኮዱን ንገረኝ።
cashier ኮዱ ንገራት። አንዴ ቆይ፣ አንዴ ታገሽ። ID ውን ነው አይደል? ID number አ
አስራ ሶስት D አይ እሱን አለ እሱን screenshot አድርገህ ላክልን ወይ
ምንልክልሽ ቴሌግራም ላይ አይ